ይስጥልን ጭብጭብ
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ነበረ order ነበረኝና እሺ group ኡን ለመሙላት ብለን ዋጋው በጣም ቅድም order ያደረግኩበትን ዋጋ ማግኘት አልቻልንም። ተቀይሮ ይሁን አላወቅንም። ምንድን ነው ማድረግ ያለብን? ድንችና ቲማቲም።
ድንችና ከግሩ- ቲማቲም ነበር።
አዎ ከ group ኡ ላይ መሙላት አልቻልንም እና ስሜን ላገኘው አልቻልኩም። መሙላት ፈልገው ሰዎች
አዎ ዘጠና እ፣ አሁን አርባ።
create ያደረጉት አለ ድንች አይ no እ- ማለቴ እኔ አሁን ቅድም በአርባ ሰባት ብር order አድርጌ ነበረ። ሌላም አንድ ሰው join አድርጎኝ ነበር። አሁን ደግሞ ሌላ ሶስተኛ እና አራተኛ ሰው join ሊያደርገኝ ፈልጎ እም፣ ሊያገኙኝ አልቻሉም group ላይ።
አዎ system ኡ ትንሽ እያስቸገረን ነው። ለዛ ነው እንጂ እ፣ እ፣ ዋጋ ልዩነት ኖሮት አይደለም።
system ኡ ነው።
ስለዚህ አዎ እ፣ out of stock ም እያለ ስለሆነ እሺ እስቲ ትንሽ ቆይተው ይሞክሩት። system ነው ያስቸገረን ያለው እና ያስተካከሉት ነው። ትንሽ ቆይተው እስቲ okay።
ሞክሩት።
out of stock አይደለም ይኖራል።
አዎ የእርሶ ጠፍቶ ነው አይደለ? order ኡን አያሳያቸውም።
አዎ order ኡን የእሱ- አያሳያቸውም። የኔ group ያለበትን የቲማቲምም የድንችም ሊያሳያቸው አልቻለም።
አዎ system ነው ትንሽ እያስቸገራቸው ነው። ትንሽ ቆይተው ይሞክሩት።
እሺ እሺ አመሰግናለሁ።
እሺ መልካም እሺ።